to WWWE Hapeville, a service of Beasley Broadcast Group.
በ TK Show ጤና ይስጥልኝ። እንደምን ዋላችሁ? ይህ በ TK Accounting and Tax Services በየሳምንቱ ቅዳሜ በ1100 1100 AM ሞገድ የአየር ስርጭት ወይም በ www TK taxes dot com የሚተላለፍ ሳምንታዊው የ TK Show ነው። የ TK Show ሁልጊዜ ቅዳሜ ከ1 እስከ 2 PM ከሰዓት በኋላ የሚቀርብ ሲሆን ዓላማው በየጊዜው የሚያጋጥሙንን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋር የተያያዙና ልናውቃቸው የሚገቡንን ገንዘብ ነክ የሆኑ ወቅታዊ information ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልንን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ። ተካ ከለለ ሳህሉ ነኝ። በዛሬ ፕሮግራማችን ባለፈው ሳምንት የጀመርኩትን የኮምፒውተር ታሪክ የመጨረሻውን part እነግራችኋለሁ። ከዚያም ትንሽ ስለ tablet computers ምን እንደሆኑ እነግራችኋለሁ። እንዲሁም ደግሞ ተማሪ ያለሁ በዘጠናዎቹ ዘጠና አንድ ገደማ ማስተርስ ሳጠና ኢትዮጵያ ኮምፒውተር ያስፈልጋታል የኢትዮጵያ ህብረተሰብ automated መሆን አለበት የሚል issue ተፈጥሮ discussion ተፈጥሮ ወደ 17 የምንሆን ተማሪዎች ነበር። ከ12 ሀገር የተውጣጣነን ከጃፓን ነበሩ፣ ከኮሎምቢያ ነበሩ፣ ከሜክሲኮ ነበሩ፣ ከቻይና ነበሩ፣ ከላኦስ ነበሩ። በጣም የሄድኩበት ትምህርት ቤት በጣም international ስለሆነ private ስለሆነ ብዙ ነበሩ። discussion የሁለት ሰዓት ተደርጎ ኢትዮጵያ ችግር ስላላት automated መሆን አያስፈልጋትም የሚል ውሳኔ የተወሰነው። እንዴት እንደተወሰነ እነግራችኋለሁ። እስካሁን ድረስ ሀቅነት ስላለው ነው። ሌላው ደግሞ እኔ በግሌ በኮምፒውተር የተማርኩ ሰው በመሆኔ technology management የተማርኩ ሰው በመሆኔ በዘጠናዎቹ ምን አስበን ነበር፣ ለኢትዮጵያ ቴክኖሎጂ ምን አድርገን ነበር፣ ስለሱም እነግራችኋለሁ። ከዚያም በመቀጠል የ DeKalb County የኢኮኖሚ ችግር እያጋጠመው ስለሆነ ትምህርት ቤቶችን በመቀነስ እንዲሁም ደግሞ የተማሪዎችን ሰዓት በመቀነስ አንዳንድ ውሳኔዎች እየተወሰነ ነው። property tax ከትምህርታችን ጋር በተያያዘ DeKalb County ምን ያህል ችግር አለው? ምን ያህል በቀን ያወጣል? እነዚህ ቅናሾች የልጆቻችንን ትምህርት ይቀንሱታል ወይስ አይቀንሱም የሚል ደግሞ address አደርጋለሁ። ጊዜ ካገኘን ደግሞ ጊዜ ካገኘን ደግሞ በኦሬገን state ውስጥ አንዲት ግለሰብ tax return ኗን electronically file አድርጋ ሶስት ሚሊየን በአመት እንዳደረገች አቅርባ ሁለት ነጥብ አንድ ሚሊዮን refund እንደምታደርግ አርጋ electronically ሰርታ state ኡ ዝርክርክ የሆነ በመሆኑ የሁለት ነጥብ አንድ ሚሊዮን refund አግኝታ በጥቂት ቀኖች 150 ሺህ ብር ካወጣች በኋላ ተይዛለች። ስለ እሷ ታሪክም እነግራችኋለሁ። ኮምፒውተር አንዳንዴ ይጠቅማል፣ አንዳንዴም ላይጠቅም ይችላል በሚል ነው። በፕሮግራማችን መሀል ደግሞ የተለያዩ ሙዚቃዎች አቀርባለሁ። በዛሬ የምናቀርባቸው ዘፋኞች ባህታ ገብረ ሕይወትና ሜሪ አርምዴ ይሆናል። በመጀመሪያ የባህታ ገብረ ሕይወትን ዘፈን አሰማችኋለሁ። ሙዚቃው እየመጣ ነው።
ደግሞ እንደምን አለ ካላጣሽው አካል በልቤ ቁጭ ብለሽ ጥያቄና አስተያየት ካላችሁ ደግሞ 404 603 87 70 ጥያቄና አስተያየት ያለ ይመስለኛል። ይቀጥሉ።
ዋን አዲስ አበባ እናቀርብላችኋለን። ዋን ከዛ ሬዲዮ ያጥፉት።
ግን በሚቀጥለው ሳምንት አሪ ዋን
አዎ፣ ይቅርታ ይቅርታ። ስህተት ነበር መሰለኝ። እሺ፣ እንደገና ስልክ አለ መሰለኝ። ይቀጥሉ። Hello
የሽንገላ መስሎ አትሰኝ ቅር ከዚህ የበለጠ ያናግራል እንጂ ፍቅር ጊዜ መች ያስለያል የፍቅር ሰላምታ ደግሞ እንደምን አለሽ ጠዋትና ቀን ማታ የፍቅርን ምስጢር አድርገሽ ውለዋታ ጭራሽ እንዳትይኝ ይሰላምታ ላንበዛ ቅርብ ነው ሩቅ ነው አያሰኝ ፍቅር ደግሞ እንደምን አለሽ በየጊዜው በቀን ቁጥር በፍቅር መካከል አያሻም ይሉኝታ ደግሞ እንደምን አለሽ ጠዋትና ቀን ማታ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ ደግሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ ደግሞ እንደምን አለሽ
እሺ እንግዲህ በዘጠና ዘጠና ዘጠና አንድ ገደማ መሆን አለበት። እኔ ተማሪ በነበርኩበት ጊዜ ነው ማስተርሲ በማገኝበት ጊዜ class ውስጥ በጣም active ስለነበርኩኝ መምህሩ ለተካ ስንል ስለ ኢትዮጵያ የኮምፒውተር ሁኔታ topic ይፈጠርና ወደ ሁለት ተካፍለን ስምንት ስምንት ማለት ነው እሱ chairman ሆኖ አንድ ሁለት ሳምንት ዝግጅት ዝግጅት እንድናደረግ ተደረገ። research ያደረግን ሁላችንም ማለት ነው group ኡ እ፣ ኢትዮጵያ በአሁኑ ጊዜ automated መሆን አለባት ወይስ አይደለም ነው። በዘጠና አንድ ምናቸው ያለው 2012 አይደለም፣ 2012 አይደለም። አ፣ በዛን ጊዜ እ፣ ብዙ እንኳን ኮምፒውተር በብዙ የተስፋፋ ባይኖርም አ፣ ኢንተርኔቱም ይህን ያህል ባይሆንም እ፣ ከጽሁፎች research አድርገን library ሂደን ማለት ነው አ፣ የሁለት ሰዓት ውይይት ተደረገ። አ፣ እኔ automated መሆን አለባት ከሚሉ group ነበርኩ። ሌሎቹ ደግሞ automated መሆን የለባትም፣ አገሯ ዝግጁ አይደለችም የሚል discussion ነበር። አ፣ ብዙ discussion ኦቹ ሄደዋል። እ፣ ግን እ፣ ኢትዮጵያ automated መሆን የለባትም የሚል በቀላሉ ነው ያሸነፈን። አ፣ ያመጡትም reason ይሄ ነበር። automated የሆነ እንደሆነ system ኡ locked up ይሆናል። system ኡ ካልሰራ አገሩ አይንቀሳቀስም፣ ስራም ሊሰራ አይችልም። ኢትዮጵያ ውስጥ በአሁኑ ጊዜ እ፣ በዘጠና አንድ ምላቸው ያለው እ፣ እነዚህ ችግሮች አሉ ነው የተባለው። አንደኛ የቴሌፎን ችግር አላት። ቴሌፎን ኢትዮጵያ ውስጥ 24/7 የለም። አንዳንዴ ይቋረጣል፣ አንዳንዴ ይሰራል፣ አንዳንዴ አይሰራም፣ አንዳንዴ jammed ይሆናል። because capacity ስላልነበረው ነው። በዚያን ጊዜ በኢትዮጵያ ውስጥ እ፣ የወያኔ መንግስት ከገባ በኋላ እ፣ የ- የቴሌኮሙኒኬሽን ባለስልጣን እዚህ መጥተው እንደነገሩት እንዳትስቁ ኢትዮጵያ ውስጥ ምን ያህል ቴሌፎን አለ ብለን ጠይቀን መጥቶ የነገረን ምንድን ነው በኃይለ ስላሴ ከነበረው እና በደርግ ከነበረው 200 percent ምናምን የሚያህል አድገናል። ስንት ቴሌፎን አለን የምንል ያለው ሲባል ሁለት መቶ ሺህ ብቻ ነው ቴሌፎን የነበረው የዛን ጊዜ እንግዲህ በዘጠ- በዘጠናዎቹ ማለት ነው። አሁን ያለውን አላውቀውም። cellular phone ም በብዛት አልተስፋፋም ነበር። so የአሸናፊው ቡድን ምንድን ነው ያለው ቴሌፎን በማይሰራበት ጊዜ እ፣ አገሩ block ሊሆን ስለሚችል ብዙ ነገር ሊያጓድል ስለሚችል እ፣ አይሰራም ነው ያለው። ሌላው የ24 ሰዓት 24/7 electricity የለም። በዚያን ጊዜ በዘጠናዎቹ ብዙ ይቋረጥ ነበር electricity። ሰው electricity በማይኖርበት ጊዜ አንደኛ ኮምፒውተሩ dead ነው የሚሆነው፣ ሁለተኛ ነገር ደግሞ ብዙ ስርዓቶች ደግሞ ሊንቀሳቀሱ አይችሉም። ሌላው efficient የሆነ ትራንስፖርት የለም ነው ያሉት። ትራንስፖርት ስንል እንግዲህ የአየርና ground ማለት ነው። በአየር 24 ሰዓት የሚያገለግል airlines የለም። ground ም ቢሆን ችግር አለው። ነዳጅ አንዳንዴ ይታጣል፣ መኪናዎቹ አይንቀሳቀሱም። ሌላው post office እንኳን efficient የሆነ post office የለውም። በጣም delayed ነው። second day delivery የሚባል ነገር አይታወቅም። ፖስታዎቹ ይጠፋሉ። በመጨረሻም አጥጋቢ የሆነ የውሃ supply ም የለም። ምክንያቱም ውሃ የሚያስፈልገው በተለይ mainframe ኮምፒውተር በሚኖርበት ጊዜ air condition ኡ በውሃ ስለሚሰራ ውሃም ራሱ ችግር ስለሆነ በዚያን ጊዜ ኢትዮጵያ ዝግጁ አይደለችም የሚል አሸንፈው ዘርረውናል። መምህሩም ከእነሱ ጋር ነው side ያደረገው። አድማጮች ምንድን ነው የምላችሁ ያለ አንድ ስልጣኔ የሚባለው እነዚህ basic የሆኑ ነገሮች ሲሟሉ ነው በኮምፒውተርም ልናድግ የምንችለው በሌላም ልናድግ የምንችለው። እነዚህ ግን የ24 ሰዓት አገልግሎቶች ከሌሉን ከሌላው ጋር ለመወዳደር ያዳግታል ነው። እዚህ ላይ ስለ ትምህርቱ ላቆመውና እኔም በዛን ጊዜ የኮምፒውተር ጥቅም በጣም ብዙ እንትን ያሳስበኝ ነበር። ኮምፒውተር አስፈላጊነቱ ለኢትዮጵያ ምንም የማያጠራጥር ሀቅ ነበረ። በዚያን ጊዜ የተለያዩ ሶፍትዌሮች ነበሩን። ዳሽን የሚባል ሶፍትዌር ነበረን። ይሄ ዳሽን በማኪንቶሽ የሚሰራ ነበር። አንድ ኢትዮጵያዊ የሰራው ሶፍትዌር ነው። ሌላው ደግሞ በ IBM compatible የሚሰሩ እንደ ግዕዝ Perfect እና ሌሎችም የአማርኛ ፕሮግራሞች ነበሩን። በጣም ችግር የነበረው ሁሉም የራሳቸው በጥላቻ መልክ እየተያዩ ስለማይገናኙ የነበረ የግዕዝ Perfect የጻፈው ማኪንቶሽም አያነበውም፣ ማኪንቶሽ ዳሽን የጻፈውም ሶፍትዌር ሌላ አያነበውም። እንዲያውም በደርግ ጊዜ official ኣዊ የሆነ ሶፍትዌር ዳሽን ነበር የተቀበለው። ስለዚህ ለማደግ የምንችለው እንደ ሳይንቲስቶች ሆነን የሀገሩን ሁኔታ ችግር ሳይንሳዊ አመለካከት ስናደርግ ነው እንጂ በፖለቲካ ተመርተን ሳይንሱን የምንመራው ከሆነ አይቀናም የሚል ነው። በዚህ ጊዜ በዘጠናዎቹ የወያኔ ሶፍትዌር የራሳቸው ነበራቸው። dictionary ም ጽፈዋል። ሻዕቢያም የራሷ ሶፍትዌር ነበራት፣ እነሱም dictionary ም ጽፏል። የደርግም ነበር፣ ሌሎችም ነበሩ እና እነዚህ ሳይንቲስቶች እንደ ሳይንቲስቶች ሆነው አብረው ካልሰሩ ሳይንሱ ሊያድግ አይችልም። ምክንያቱም ቁጥራችን በጣም ጥቂት ስለሆነ ነው። ብዙ በተለያዩ ቦታዎች እንኳን ብዙ ሰዎች ብዙ ትግል ቢያደርጉም እዚህ አትላንታ እኔ እና አንድ የኢትዮጵያዊ ሶማሌ ኮንቬንሽን ለማዘጋጀት አስበን ነበር። በ89 በ90 ወይም በ91 ከሶስቱም እያሰብ ነበር። አንደኛ የገንዘብ ኃይል አልነበረንም። እኔ ራሴ ታክሲ ነጂ የነበርኩኝ ብዙ ገንዘብም አልነበረኝም። ግን ምንድን ነው ያልነው? ይሄ ህብረተሰብ በፖለቲካ እየተሰነጠቀ ሳይንስን ሊያሳድግ ስላልቻለ እንደ ሳይንቲስቶች ሆነን እንየውና ያለን የፖለቲካ ልዩነት ወደ ሌላ አዙረን ኮንቬንሽን እዚህ አትላንታ ለማድረግ ነው። ከቻልን sponsorship ለማግኘት ነበር። በዚያን ጊዜ አይታሰብም ግን ያጠራቀምናትን ገንዘብ በሁለት ወር ሶስት ወር አጠራቅመን ቢያንስ ቢያንስ እንኳን በአንድ ሆቴል ሁለት ሶስት እያሳደርን ጥቂቶች ሳይንቲስቶች ሰብስበን እዚህ convention run ብናደርግ ይሻላል በሚል ተስማምተን ተንቀሳቅሰናል። ተንቀሳቅሰንም አንዳንዱን approach አድርገናቸው ነበር። approach ያደረግናቸው ምንድን ነው? እኛ ኢትዮጵያውያን ብዙ የፖለቲካ ችግር አለን። በፖለቲካ ልንስማማ አንችልም፣ መስማማትም የለብንም ግን እንደ ሳይንቲስቶች ሁነን ስናይ ግን ሳይንሱ ያቀራርበናል፣ field ኣችን ያቀራርበናል። field ኣችን የ professional ethics ም ስላለው ለምንድን ነው ማንገናኘውና ለምን centralized የሆነ የ software development እንትን አናደርግም የሚል ነበር። ከሰጥናቸውም ለአንዳንዱ ማለት ካነጋገርናቸው የሰጥናቸው ምሳሌ ምንድን ነው? የእስራኤል ሕዝብና የ Palestinian ሕዝብ ሁልጊዜ ጦርነት አላቸው። አንድ የእስራኤል ዶክተር አንድ የ Palestinian young kid ወድቆ ደሙ እየፈሰሰ ቢያየው ትቶት ነው የሚሄደው ወይስ ማከም አለበት የሚል ነበር። በ field ኡ መሰረት ዶክተሩ ጠላቱን ቢሆን ማከም እንዳለበት ነው። ይህ concept ኢትዮጵያውያን ላይ የለም። ስለዚህ እኛ ሳይንቲስቶች ሆነን የምናይ ከሆነ ያለን በመሀላችን ያለው የፖለቲካ difference ሊለየን አይችልም የሚል ተስማምተን ነበር። ሰም ሃው ጥቂቶችን convince አድርገን ነበር ጥቂቶችን። ከዚያ በኋላ ወያኔ አዲስ አበባ ሲገባ እንኳን እንደዚህ የመሰለ association ለመፍጠርና እንኳን እንደዚህ ያለ የሳይንስ እ፣ እ፣ ስብሰባ ለማድረግና ሰላምም የማንባባልበት ጊዜ ደርሶ ነበር። እኔ የትግራይ ተወላጅ ነኝ፣ እ፣ አንደኛው ደግሞ ሶማሌ ነው። so ሁለታችን ያልነው የትግራይ ተወላጅ ሆነ አንተ ደግሞ የሶማሌ ሆነ ይሄኛውን ለማስተባበር አይቻልም። ሰዎች የመከሩን ምንድን ነው ዝም ብትሉ ይሻላል ብለውን ይኸውና አሁን ሀያ አመቱ ነው። አድማጮቻችን ለምንድን ነው ይሄን የምገልጽላችሁ ያለው ሁልጊዜ አገርን የምናየው በአንድ side ብቻ መሆን እንደሌለበት ነው። አገር ማየት የሚገባን በብዙ መንገድ እንዳለ ነው። አንድ መምህር መምህር ከሆነ መምህርነቱን ነው ማ- ማበልጸግ ያለበት። አንድ የ- ጂምናስቲክ የሚያሰራ የ- የስፖርት ሰው ከሆነ ስፖርትን እንዲያዳብር ነው መስራት ያለበት እንጂ ወደ ፖለቲካ ገብቶ ብዙ ነገር መጫወት ይችላል ግን field ኡን መካድ እንደሌለበት ነው። ስለዚህ እ፣ አሁንም ቢሆን እ፣ ብዙውን ጊዜ አንዳንድ አርቲክል እንዲያውም ጽፍ ያለሁ ምንድን ነው እንደዚህ ማየት ካል- ካልጀመርን ልናድግ አንችልም። ሁልጊዜ እ፣ አስተሳሰባችን ሰፋ ማድረግ ይኖርብናል። በፊልዳችን መድከም ይኖርብናል። በፊልዳችን ህዝባችን ላይ ጥቅም ለማስገኘት መጣር ይኖርብናል። እስቲ እዚህ ጋር ትንሽ ላቋርጥና እንደገና የባህታ ዘፈን እ፣ አዘፍናለሁ። እ፣ ከዚያ በኋላ ተመልሼ እመጣለሁ።
የሰውን ተፈጥሮ ደህና አርገሽ ተምረሽ ከፍቅር ለገንዘብ ምነው ታደያለሽ? አልገባሽ እንዳሁ ልንገርሽ እውነቱን በገንዘብ ከሸጡት ፍቅር ማስጠላቱ ያን ሁሉ ጥበብ እንዳተምረሽ ምነው ታደያለሽ? ከፍቅር ገንዘብ ይበልጣል ብለሽ ምነው ታደያለሽ? ከፍቅር ገንዘብ ይበልጣል ብለሽ ምነው ታደያለሽ? እባክሽ ሰሪው ፍቅር አይበተን ገንዘብ ብቻ አይሰጥም ጤናማ ሕይወትን ሲባል እየሰማሽ ለህሊና አልብ ነው። ከፍቅር ለገንዘብ ታደያለሽ ምነው ያን ሁሉ ጥበብ እንዳተምረሽ ምነው ታደያለሽ ከፍቅር ገንዘብ ይበልጣል ብለሽ ምነው ታድያለሽ? ከፍቅር ገንዘብ ይበልጣል ብለሽ ምነው ታድያለሽ?
እሺ እንግዲህ አ፣ የኮምፒውተር ጉዳይ እ፣ ትንሽ እ፣ እዚህ ጋር እ፣ እንትን ላርግና ትንሽ ስለ ታብሌት ኮምፒውተር ገለጻ ላርግላችሁ። እ፣ ታብሌት ኮምፒውተር ከአንድ ቦታ ወደ አንድ ቦታ ይዘነው ልንሄድ የምንችል size አንዳንዱ five inch ናቸው፣ አንዳንዱ ደግሞ አስራ አንድ ናቸው። እ፣ size የኮምፒውተር የምን- የምንለካው በመሀሉ ላይ ነው። እ፣ በአንድ side ብቻ አይደለም፣ diagonally ነው measure የምናደርገው። ሰባቱ እ፣ ትንሽ እ፣ really አነስተኛም አይደለም፣ ጥሩ ነው የሚያሳየው። አስራ አንዱ ግን በጣም ከፍተኛ ነው። አ፣ ታብሌቶች አ፣ በኢንተርኔት ላይ ብዙ ግልጋሎት አላቸው። አ፣ ሁለት አይነት የ internet connection ሊኖረን ይችላል። አንደኛ የ cellular ኩባንያችን እ፣ connect በማድረግ ስልክ መስመር ለማግኘት እንችላለን። usually አ፣ ወደ cellular አችሁ እ፣ connect ለማድረግ እ፣ እንደ carrier አችሁ ነው። አ፣ carrier ኡ አንዳንዴ more ያስከፍላል፣ አንዳንዴ ዝቅተኛ ነው የሚያስከፍለው። ያላቸው option ም ይወስነዋል። እንግዲህ ምን ያህል database ምን ያህል data ለመጠቀም እንደትሉ እንደምትችሉ usually the lowest ኡ ወደ two gigabyte ነው፣ ግን አንዳንዴ በጣም ብትጠቀሙ ወደ አራትም ሊሄድ ይችላል። ሁለት gigabyte በጣም ብዙ data ስለሆነ ለ average ሰው including ለእኔ በቂ ነው ማለት ነው። አ፣ እንደ ቴሌፎናችሁ option የሆነና አ፣ ምናልባት ለምሳሌ እንደ ቨራይዞን እንደ premium option ካላችሁ ከ20 እስከ 30 ብር በወር ያስከፍላችኋል። ስለዚህ ሁልጊዜ እ፣ ታብሌት ለመጠቀም የ internet connection ያስፈልገዋል። ግን በጣም የሚገርመው ግን ዋይፋይ በየቦታው ስላለ፣ በየሻይ ቤቱ ስላለ፣ በየ coffee house ኡ ስላለ፣ በየሬስቶራንቱ ስላለ፣ አ፣ በየሞቴሉ ስላለ የዋይፋይ በምንጠቀምበት ጊዜ ከኪሳችን የሚወጣ አምስት ሳንቲም የለም ማለት ነው። አ፣ መንገድ ላይ ሆናችሁ እ፣ ኢንተርኔት ለማየት ካልፈለጋችሁ ሪ ደግሞ አስፈላጊም አይደለም። የ internet connection ኡ አያስፈልግም ማለት ነው። ስለዚህ ዋይፋይ በመጠቀም ታብሌት ልንጠቀም እንችላለን ማለት ነው። አ፣ ዋይፋይ እንትን ታብሌት በጣም advantage ኡ ምንድን ነው? information በየጊዜው ለማግኘት ስለምንችል ነው። አ፣ ለምሳሌ አንድ ግለሰብ እ፣ አንድ ቦታ ቁጭ ብሎ እ፣ coffee ይጠጣል እንበል እዚያ ላይ ቁጭ ብሎ የአትላንታ ጆርናል ኮንስቲቱሽን ለማንበብ ይችላል። እዚያ ላይ ቁጭ ብሎ ኒውዮርክ ታይምስ ለማንበብ ይችላል። እዚያ ላይ ቁጭ ብሎ ዋሽንግተን ፖስት ለማንበብ ይችላል። እዚያ ላይ ቁጭ ብሎ any newspaper ለማንበብ ይቻላል። አ፣ እዚያ ላይ ቁጭ ብሎ ቲቪም ለማየት ይቻላል። news ም ለማግኘት ይቻላል። ስለዚህ አ፣ በተለይ ቤት የማንውል ከሆነ እ፣ ታብሌት ኮምፒውተር በጣም ጥሩ መሆኑ ነው። አ፣ የታብሌት ኮምፒውተር በጣም ውድም አይደለም በአሁኑ ደረጃ። እ፣ ባለፈው ሳምንት ትንሽ ጠቀስ አድርጌላችሁ ነበር። ታብሌት በዝቅተኛ ደረጃ እ፣ እስከ 99 ብርም ይገኛል። ግን usually በ120 እና በ150 ያሉ እ፣ ታብሌቶች በጣም ጥሩ ናቸው። ምክንያቱም የሚወሰነው ምን ያህል እ፣ gigabyte እንዳላቸው ነው። እ፣ ብዙዎቹ lower end የሆኑ ወደ ሁለት gigabyte ይይዛሉ። ሁለት usually ጥሩ አይደለም። አራት ግን ለ average ሰው four gigabyte ማለት ነው እ፣ በጣም important እ፣ በቂ ነው። usually ከመቶ ብር እስከ መቶ አምሳ ብር ያለ የምንገዛቸው ኮምፒውተሮች አንዳንዱ ሁለት gigabyte ናቸው፣ አንዳንዱ አራት ናቸው፣ አንዳንዱም ስምንት አሉ። ስምንት በጣም በቂ ነው። አ፣ ከዚያ በላይ ከ150 በላይ እስከ 400 ለመግባት ከፈለጋችሁ ደግሞ እስከ 16 እና 32 gigabyte ያስፈልጋችኋል። 32 gigabyte በጣም ብዙ ነው። እ፣ ስለዚህ አ፣ ገንዘብ ካላችሁ ጥሩ መግዛት ቆንጆ ነው። ግን እነዚህ ዝቅተኛ ዋጋ ያላቸው ታብሌቶች which is በ120 እና በ150 ያሉ ጥሩ ናቸው። እ፣ ባለፈው ሳምንት እንደነገርኳችሁ አንድ ሶስት አራቱን እ፣ ከሁለት ሳምንት በፊት ገዝቼ አ፣ መልሻቸዋለሁ። ነገሩ አ፣ check አድርጊያቸው ጎጃ በጣም quick ናቸው። እ፣ ካሜራም አላቸው ብዙ ነገር አለው። GPS ም አለው everything አለው። ስለዚህ አ፣ ከቴክኖሎጂው ጋር አብረን የማንሄድ ከሆነ እዚህ ሀገር አንኖርም ያለን ማለት እኮ ነው። አንዳንዴ መቶ ብር በጣም ብዙ ልትሆን ይችላለች። በመጠጥ የምናጠፋት እኮ ናት። አንዳንዴ በሌላ ነገር የምናጠፋት እኮ ናት። ስለዚህ ካለን luxury ከምናጠፋው እ፣ ጠቃሚ የሆነ ነገር የምንማርበት መግዛት advantage እንዳለው ነው። እ፣ ስለዚህ ቤታችሁ ላይ ኮምፒውተር ከሌላችሁ እንደ ወንድም መክረው ታብሌት መግዛቱ ይበጃል ማለት ነው። እ፣ ብዙውን ጊዜ ኢትዮጵያኖች በማጋነን ነው የሚናገሩ። እ፣ ምን ያህል ሰው ኮምፒውተር አለው ሲባል ኮምፒውተር ሳ የሌለው አገ- አለ እንዴ ይሉኛል። no ብዙ ሰው የለውም። እ፣ እስቲ አንድ አስር ሰዎች ጎረቤታችሁ የምታውቋቸው ስማቸውን ጻፉና ምን ያህል ኮምፒውተር ይጠቀማሉ ብትሉ አታገኙም። ብዙ ሰው አይጠቀምም ያለ በማንጠቀምበት ጊዜ ደግሞ ከ information age ወደኋላ ቀርተናል ማለት ነው። እ፣ አንድ issue እንኳን ሲኖር በጤና ምክንያት issue ሲኖር፣ በ mortgage ምክንያት issue ሲኖር፣ አንዳንድ ጥያቄዎች በሚነሱበት ጊዜ እዚያው search ለማድረግ ኮን እንችላለን፣ information ኑ እናገኘዋለን። ስለዚህ እኔ አሁን ሁልጊዜ የምሰራው በኮምፒውተር research እያደረኩ ነው የማገኘው። ይህ ሁሉ የምታገኙት ያላችሁ ሀሳብ በሙሉ ከኮምፒውተር የወጣ ነው። እ፣ የራሴም of course ጭማሪ ያለበት የራሴን personal experience ብዙ ጨምራለሁ እና ኮምፒውተሩ እ፣ የቅንጦት ሳይሆን important እንደሆነና አስፈላጊነቱ እንደሚታየኝ ያለ ነው። እሺ ትንሽ ስለ ኮምፒውተር ብዙ ንግግር አበዛ መሰለኝ። አንድ ዘፈን የባህታ ልጨምርና ስለ DeKalb County የትምህርት ሁኔታ እገልጽላችኋለሁ። እየመጣ ነው።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
ወድቃይት ይሆናል አንቺም እንደሌላ ደርበሽ ደርበሽ ለብሰሽው የፍቅርን ሁሉ አንቺም እንደ ሌሎች ካሎች አትጠይም እኮ አንቺም እንደ ሌላ እንዳትሆኚ የፍቅርን ጠባይ ከሆናት አንቺም እንደ ሌላ እንዳትሆኚ የፍቅርን ጠባይ ከሆናት ሌላውን አትጣና ልናገር ይቅር እርም ነው ብያለሁ ካንቺ ሌላ ፍቅር ዞትር ይጎስማል ልብ እንደ ከበሮ ይሮጥ መስሎኝ ፍቅርሽ ከፊቴ ጋር አብሮ የፍቅርን የፍቅርን ጎቻ ጣፍቶት ስንበላ በቃኝ በቃኝ ይሆናል አንቺም እንደሌላ ደርበሽ ደርበሽ ለብሰሽው የፍቅርን ሁሉ አንቺም እንደ ሌሎች ጋሎች አትጠይም እኮ አንቺም እንደሌላ እንዳትሆኚ የፍቅርን ጠባይ ከሆናት አንቺም እንደሌላ እንዳትሆኚ የፍቅርን ጠባይ ከሆናት ሌላውን አትታና ልናገር ይቅር እርም ነው ብያለሁ ካንቺ ሌላ ፍቅር ዞትር ይጎሰማል ልቤ እንደ ከበሮ ይሮጥ መስሎኝ ፍቅርሽ ከፊቴ ጋር አብሮ የፍቅር የፍቅርን ጎቻ ጣፍቷን ስንበላ በቃኝ በቃኝ ትሆነ አንቺም እንደሌላ ደርበሽ ደርበሽ ለብሰሽ የፍቅርን ሁሉ አንቺም እንደ ሌሎች ካሎች አትጠይም እኮ
እሺ የዲካፕ ሁኔታ እ፣ ትንሽ ላቆየውና ሰሞኑን እ፣ ሶስት የሚሆኑ እ፣ ወንድሞቻችን እህቶቻችን አ፣ ከጆርጂያ እንዲሁም out of state ጥያቄ ቀርበውልናል። እ፣ አሁንም ደጋግሜ ነግሬያችኋለሁ። እ፣ በ- ከተመቻችሁ በሬዲዮ ብትደውሉ እ፣ ብዙ ሰው ሊሰማው ይችላል፣ ብዙ ሰው ትምህርት ሊያገኝበት ይችላል ነው እ፣ እሺ ብለውኛል። አልደወሉም። ካልደወሉ የእነሱን ጥያቄ ያቀርብና መልስ ሰጣለሁ። ምክንያቱም ለሁል ሰው አገልጋይ ስለሆኑ እ፣ ጥያቄዎቹ የሁሉም ሰው ጥያቄዎች ስለሆኑ ነው። አ፣ አንድ ግለሰብ የጠየቁን ቲኬ ብዙ ኢንሹራንስ እየከፈልኩኝ ነኝ ስንት አይነት ኢንሹራንስ ነው ያለው? የቤት አሁን ነው የገዛሁትና እ፣ ሳየው እ፣ ብዙ ነው ብለው እ፣ ጠይቀው office መጥቶ ነበር። እ፣ በመሰረቱ የኢንሹራንስ አይነቶች ብዙ ናቸው። ሶስት ግን መሰረታዊ የሆኑ የቤት ኢንሹራንሶች አሉ። አ፣ አንደኛው homeowners insurance ይባላል። ይሄ homeowners insurance አ፣ ማንም ሰው እ፣ እንዲያገ- መያ- ማግኘት ያለበት ኢንሹራንስ ነው። ቤታችን ቢቃጠል እ፣ እ፣ ኢንሹራንሱ compensate ያደርገናል። ቤታችን እ፣ በብዙ ነገሮች ጉዳት ቢደርስበት ይ- ይመልሱልናል። ቤቱን rebuild ያደርግልናል። እነዚህ ይሄ ኢንሹራንስ በጣም sensitive የሆነ ኢንሹራንስ ነው። አንዳንዴ ንብረትን include አያደርግም፣ ውስጥ ያለው ንብረት ማለት ነው። ሌላው ደግሞ ቤታችን እያለ እ፣ እሳት ቢመጣ የሰዎች ሌሎች liability include ሊያደርግ አይችልም ይችላልም። ስለዚህ ያላችሁ የ homeowners insurance ምን include እንደሚያደርግ እ፣ ከኢንሹራንስ ኩባንያችሁ ጋር ለመነጋገር እ፣ ትችላላችሁ። አ፣ የሚበዛው ኢንሹራንስ ቤቱን ብቻ ነው የሚሰራው ውስጥ ያለው ንብረታችሁን include አያደርግም። አ፣ ሌባ መጥቶ ቢሰርቀውም እ፣ ያላችሁ ኢንሹ- ኢንሹራንስ cover ላያደርገው ይችላል። አንዳንዱ ኢንሹራንሶች በጣም ጥሩ ኢንሹራንስ ከሆኑ እንደ State Farm ምናምን እ፣ ትንሽ premium price ትከፍላላችሁ። ለነገሩ እ፣ ብዙ ኢንሹራንስ ጉዳት ከዚህ በፊት ካላደረሳችሁ በጣም መጠነኛ ነው የሚያስከፍሉት። የቤታችሁ እቃም include ያደርገዋል። ስለዚህ homeowners insurance ያላችሁ ኢንሹራንሳችሁ ምን include እንደሚያደርግና እንደማያደርግ እ፣ ማወቅ ይኖርባችኋል ማለት ነው። ሁለተኛው ኢንሹራንስ mortgage insurance ይባላል። ይሄ ኢንሹራንስ ለባለቤቱ ሳይሆን ኢንሹራንስ የሚሆነው ለ mortgage ኩባንያው ነው። እዚህ ጋ ነው እ፣ በልዩነታቸው እ፣ ያለን የ mortgage እ፣ በቤታችን ማለት ነው ሀያ percent down payment ካደረግን ሀያ percent down payment ካደረግን mortgage insurance አያስፈልገንም። ከ20 percent በታች ወይም ደግሞ no down payment ከሆነ ድረስ equity ያችን 20 percent እስኪገባ ድረስ ይሄ mortgage insurance መክፈል ይኖርብናል። ይሄ የሚያስገድደን mortgage ኩባንያው ነው። ስለዚህ እ፣ ምን ማለት ነው? ለምሳሌ አምስት percent ከፍለን ቤቱን ገ- ከገዛን 15 percent of the house val of the house principal ኡን ብቻ ማለት ነው እስክንከፍል ድረስ ይሄ ኢንሹራንስ እኛ ጋር እ፣ ይጓዛል። ብዙውን ጊዜ 20 percent mortgage ክፍያችንን ከፍለን ከሆነ ወይም down payment አድርገን ከሆነ mortgage ኩባንያው notify ያደርገናል። 20 percent ስለገባ የ mortgage insurance ኡ ተነስተዋል ይላል። አንዳንዴ ግን ይረሳና ብዙ ጊዜ ይቆያል ማለት ነው። ስለዚህ እ፣ ከ- ካላችሁ የ mortgage balance 20 percent ከፍላችሁ ከሆነ mortgage insurance እ፣ መኖር የለበትም። ምናልባት mortgage insurance ኡ ማቆሙና አለማቆሙ ለማወቅ የምትችሉት የ mortgage እ፣ ኩባንያችሁ ደውላችሁ ምን ያህል percentage ቀርቶኛል፣ ምን ያህል ጊዜ ነው ያለኝ፣ መቼ ነው የሚቆመው ብላችሁም ደውላችሁ ለመጠየቅ እንደምትችሉ ነው። ሶስተኛው እ፣ ብዙ ሰው የለውም። በ- ባለፉት ሁለት ዓመታት በተለይ እዚህ ጆርጂያ ብዙ ቤቶች ተጠቅተዋል። የ flood insurance ይባላል። ቤታችሁ ከ flood ነፃ መሆኑ እ፣ የምታውቁት እ፣ በምትገዙበት ጊዜ የ real estate ኩባንያው ከ- ከ county ው ከሚያወጣው ወረቀቶች አንዳንድ ቦታዎች flood ያላቸው area። እሺ፣ ቅ- ይቅርታ እ፣ ጥያቄ ያለ መሰለኝ። አድማጭ ይቀጥሉ።
ጤና ይስጥልን ተካ።
ጤና ይስጥልኝ። ደህና ነህ?
አ፣ አንድ ጥያቄ ነበረኝ እሺ።
ግልጽ ያልሆነልኝ፣ እስኪ ስታብራራ ፈልጌ ነው።
እሺ።
አ፣ አንዳንድ ኢንሹራንስ ምን አይነት ኢንሹራንስ ነው? አ፣ የቤት ኢንሹራንስ አለ እና አ፣ ከባለቤቶቹ ወይም ባል ወይም ሚስት ቢሞቱ ያ insurance automatically mortgage ኡን payment ያደርገዋል፣ ይከፍለዋል እና ቀሪው free ይሆናሉ የሚባል አ፣ አንዳንድ information ሰምቼ ነበር። እና አዎ፣ እሱን አዎ፣ clear አዎ።
ታደርግልኝ ነው እሺ እ፣ የሱ ራሱ ሌላ ኢንሹራንስ ነው። እሱ እ፣ ከነዚህ አሁን ከምነግርህ እ፣ ከነዚህ አሁን ከምነግርህ አራተኛ ኢንሹራንስ ይሆናል። ለብቻው የምትከፍለው ነው። እ፣ በጣም ብዙ አይደለም። እ፣ ምናልባት ልነግርህ አልችልም። because የ insurance ኩባንያ ማነጋገር ይኖርባል። ዝቅተኛ ነው። እ፣ አንዳንዴ ከ30 ብር በታችም ሊሆን ይችላል። ይሄ ደግሞ እ፣ በህይወትህ ምክንያት እ፣ ብትታመም ብትሞት አካለ ጎዶሎ ለመስራት በማትችልበት ጊዜ ሞርጌጁ እ፣ ክፍያውን ከፍሎ ነፃ ያደርግሃል። እ፣ ይቅርታ አ፣ ይሄ እ፣ በጣም ጥሩ ኢንሹራንስ ነው። በተለይ ልጆችና ሚስት ያላችሁ ሚስታችሁ በተለይ ማሰራ ከሆነ እ፣ ባልየው በሚመቱበት ጊዜ እ፣ ባ- ቤተሰቡ ትንቅ ትልቅ የሆነ የኢኮኖሚ ችግር ስለሚያጋጥመው እ፣ የገንዘብ ችግር ከሌለን እችን ካበር እናደርጋታለን። ስለዚህ እቺ ኢንሹራንስ ለብቻዋ ተጨማሪ ኢንሹራንስ ናት። ከ homeowners insurance ሌላ፣ ከ mortgage insurance ኡ ሌላ፣ አሁን ደግሞ ሶስተኛ ከምነግርህ flood ሌላ ለብቻዋ የምትሆናት እንዲያውም እንደ አብነት አድርጌ የምጠቅሳት በዘጠናዎቹ 96 97 ይሆናል እ፣ አንድ ወንድማችን ቤት ሊገዛ ፈልጎ ገዝቶ እ፣ እችን ውይይት አድርገን ሰውየው በጣም ጠንቃቃ ነው እ፣ ለቤተሰቡም በጣም ያስባል እ፣ እና ስለዚች ኢንሹራንስ ንገረኝ ቢለኝ ነግሬው እ፣ እችን ኢንሹራንስ እንግዲያውም መግባት አለብኝ እ፣ ብሎ እያሰበ ቤቱ ሳይፈጸምለት እ፣ በሰው ተገድለዋል። አ፣ የዛች ቀን አንድ payment ከፍሎ ቢኖር አንድ payment already sign አድርጎ ቢኖር የሰላሳው ዓመቱ mortgage insurance ኩባንያው cover ያደረገው ነበር ማለት ነው። አንዳንዴ ካልሞትን maybe extra money የሆነ ይችላል። ግን በአሁኑ ጊዜ የሰው ሕይወት በጣም በማይታወቅበት ጊዜ ነው የምንሞተው እና የገንዘቡ ችግር ከሌለ ተጨማሪ ኢንሹራንስ እቺ መግዛቷ በጣም important ናት። ጥያቄህ የመለስኩልህ ይመስለኛል። በሙሉ ካልመለስኩልህ መልሰህ ደውልልን። ካልሆነ ደግሞ መጥተህም በ TK Accounting and Tax Services 404 315 1010 ብትደውል ከወጣሁም በኋላ more ልገልጽልህ ይችላለሁ ማለት ነው። ስለዚህ መጀመሪያ homeowners insurance ነው ያልኳችሁ። ይሄ ሁላችን ያለን ኢንሹራንስ ነው። ከዚያ በኋላ mortgage insurance ይባላል። mortgage insurance ኡ ለ mortgage insurance ኡ ባንከፍል የሚሰጠው ኢንሹራንስ ነው። ይሄ ደግሞ equity ያችን የቤቱ ላይ ያለን ከ20 percent በታች በሚሆንበት ጊዜ ነው። ሌላው መጨረሻ ገልጬው ስሄድ የነበረው flood insurance ነው። ብዙዎቻችን flood የለንም። አንዳንዱ ግን flood area የሚሏቸው አሉ። flood area ካለን የ flood insurance ከሌለን flood መጥቶ ቤቱን ጥርግ ቢያደርገው አንድም ገንዘብ አናገኝም። home insurance cover አያደርገውም። mortgage insurance cover አያደርገውም። ስለዚህ flooded area ካላችሁ የ flood insurance ለብቻው ያስፈልጋችኋል። flooded area መሆኑና መኖሩና አለመሆኑ አለመኖሩ የሚያውቀው county ው ነው። ባለፈው ሁለት ዓመት መሆን አለበት እዚህ flood በነበረን ጊዜ የጆርጂያ የነበረው የ flood range height አለው። እስከዚህ ድረስ ርቀት ካለው flooded area ነው አይደለም ይባላል። ባለፈው ጊዜ እዚህ ጆርጂያ የነበረው flood ከነበረው ስታንዳርድ ላይ በላይ በመሆኑ የጆርጂያ flood area zone ኦች upgraded ሆነዋል። ይረጋው ከአንድ ዓመት በፊት ስለዚህ አንዳንድ ቤቶች flood ላይ መሆናቸውና አለመሆናቸውን በ county ው ልታጣሩ ትችላላችሁ ማለት ነው። ሌላው ሶስት አራተኛው ወንድማችን እንደጠየቀው እቺ ደግሞ ሞትና አካለ ጎደልነት በሚያጋጥመን ጊዜ የምትሆን ልዩ ኢንሹራንስ ናት። በጣም ብዙ ክፍያ አይደለም ያላት፣ ዝቅተኛ ነው። እንግዲህ ኢንሹራንስ ኩባንያችሁን ደውላችሁ ለመጠየቅ ትችላላችሁ። ሌላው ከውጭ state ነው የተደወለው። ውክልናን በተመለከተ ነው የተጠየቀው። ውክልና ሁለት አይነት ውክልና ነው ያለው። አንደኛ ሙሉ ውክልና፣ ሌላው ደግሞ restricted የተወሰነ። ሙሉ ውክልና ማለት ማንም ነገር እንዲያደርግ ለመሸጥ፣ ለመለወጥ፣ ለመግዛት የሚያስችል ውክልና ነው። ሌላው ደግሞ restricted የሆነው ደግሞ በጣም የተወሰነው አንዳንዴ የጋብቻ ወረቀታችን ለማውጣት ይሆናል። አንዳንዴ የፍቺ process ለማድረግ ይሆናል። አንዳንዴ የትምህርት ቤት ሰርቲፊኬታችን ለማውጣት ይሆናል። ሰው ሁለት አይነት ውክልና እንዳለ ነው። ውክልና የሚሰራው በሁለት መልክ አለው። ለአሜሪካዊ ልዩ ነው፣ አሜሪካዊ ላልሆነ ደግሞ ልዩ ነው። አሜሪካዊ ከሆነ በ State Department ስለሚሄድ ውክልናው በእንግሊዝኛና በአማርኛ ይሰራል። ሁለቱም ተመሳሳይ መሆን አለባቸው። ይህ ውክልና የሚሄደው መጀመሪያ በአሜሪካዊ ከሆነ county ው court house ሂዶ notarize ያስደርገዋል። county court house notarize የሚያደርገው crime ነገር እንዳይኖርብን ነው። ከዚያ በኋላ ወደ State Department የ state ኡ ማለት ነው። ጆርጂያ downtown አትላንታ twin building ማለት ነው። State Department እንሄድና notarize እናደርገዋለን። ከዚያ በኋላ ወደ ዋሽንግተን ዲሲ State Department ይሄዳል። እዚህ ወደ 20 ቀኖች ይፈጃል። ከዚያ በኋላ State Department ወደ ዋሽንግተን ዲሲ ያለው የ Ethiopian Embassy ይልከዋል። የ Ethiopian Embassy ደግሞ ምልክት አድርገው ወደ እኛ ይመጣል ማለት ነው። process ኡ ጥሩ ከሄደ ወደ አንድ ወር ገደማ ያልቃል። የሚያስፈልጋችሁ ገንዘብ ደግሞ አሜሪካዊ ከሆናችሁ ልዩ ነው። ኢትዮጵያዊ ከሆናችሁ ደግሞ ልዩ ነው። ኢትዮጵያዊ ከሆነ ግን በእንግሊዝኛና በአማርኛ መጻፍ ያለበትም የሚጻፈው በአማርኛ ብቻ ነው። በአማርኛ ተጽፎ anybody notarize ሊያደርግላችሁ ይችላል። የአማርኛ ጽሑፍ ስላለበት አንዳንዴ አሜሪካኖች አያደርጉትም። ምክንያቱም ምን እንደሚል ስለሚፈሩ ነው። ወደ አማርኛ የሚናገር ሰው መሄድ እንዳለባችሁ ነው። ግለሰቡ እንደጠየቁት አማርኛ የሚናገርም አጠገቤም የለም ነው ያሉት። ስለዚህ የመከርኳቸው ምንድን ነው ወደ ሰማንያ ማይል ሄደው ዋና ከተማው ላይ ትንሽ አማርኛ የሚናገሩ ወንድሞቻችን ሊኖሩ ይችላሉ፣ እህቶቻችን ሊኖሩ ይችላሉ። notary ያላቸው notary ያደርጋሉ ማለት ነው። ይሄ notarized ሆኖ ወደ Ethiopian Embassy ዋሽንግተን ዲሲ ይሄዳል። usually process ኧ ጥሩ ከሄደች less than two weeks ትደርሳችኋለች ማለት ነው። ክፍያም አለ ማለት ነው። ሌላው ብዙ ሰው የሚሳሳታት ብዙ ሰው የሚሳሳታት ደጋግሜ ልነግራት ነው notary በምታደርጉበት ጊዜ notary ው ፊት ለፊት ነው መፈረም ያለባችሁ። notary ው ፊት ለፊት ካልፈረማችሁ it's called felony ነው፣ jail ሁሉ ያስገባል። ሰው አንዳንዱ ምን ይላሉ? ሌላ ቦታ ያስፈርሙና ይሄ ወንድሜ ያድርገውልኛልና notarize ያደርግልኛል። አናረግም። አንዳንዴ ሌላ state ነው ያለው ይፈርሙና ዛ አምጥተው notarize አይሆንም። notary ው ፊት ለፊት ሰውየው እያያችሁ መፈረም ይኖርባችኋል። እቺ ሁሉ ሰው ነው የሚሳሳታት፣ ለምን እንደሆነ ግን አላውቅም። በዚህ ምክንያት ብዙ ሰዎች የ notary መብታቸው ያጡ ኢትዮጵያውያን እንዳሉ አውቃለሁ። ትንሽ ነገር ናት፣ ህጋዊ ነገር ናት። ለምንድን ነው ህጋዊ የማናረገው? ስለዚህ notary በምታደርጉበት ጊዜ ያ የሚፈርመው ሰው ይመጣና ID card ኡና ፌርማው እዚያው መታየት አለበት። notarized ይሆናል ማለት ነው። ስለዚህ ስለ ውክልና ይኸውና። ሌላው ሶስተኛው የተጠየቀው ቤቴ foreclosure ገብተዋል። foreclosure የሚገባው July three ነው። ለማዳን ይቻላል ወይስ አይቻልም? ይቻላል። 100 percent sure አይደለንም፣ ግን ይቻላል። እንኳን አሁንና July July እንኳን አሁኑ foreclosure በጆርጂያ July three ነው። ስለዚህ በወር መጨረሻ እንኳን ብትጀምሩ ትችላላችሁ። ሁልጊዜ መሞከር እንዳለባችሁ ነው። ይሄ አሁን የመጨረሻ ደረጃ ደርሳችሁ ከሆነ ሊያቆመው የሚችለው usually CEO ወይም ደግሞ የባንክ ማኔጀሩ ነው። የ lending institute ማለት ነው። ይደረጋል። አድርገናል። 100 percent አይደለም። አንዳንዴ ግን መሞከር እንዳለባችሁ ነው። መሞከራችሁ ብዙ cost ስለሚያደርጋችሁ ብዙ ወጪ ስለሌለው መጠበቅ እንደሌለባችሁ ነው። ሁልጊዜ foreclosure ኣችሁ በሚቀርብበት ጊዜ በሚደርስበት ጊዜ ወረቀት ከደረሳችሁ foreclose ከሆነና ቤት ሰው ሌላ ሰው ከገዛው እዚህ ጆርጂያ ሶስት ቀን ብቻ ነው እድል ያላችሁ፣ ልትወጡ ትችላላችሁ። በስህተትም ቤታችሁ ቢሸጥ ከተሸጠ ፍርድ ቤቱ የሚሰጠው ለገዢው ነው። እናንተ በስህተት ብላችሁ ልትከሱ ትችላላችሁ። usually ግን በክስ ብዙም የቀናቸው ሰዎች የሉም። ስለዚህ ምንድን ነው የምላችሁ ያለው አያድርስ ነው። ቤታችሁ ወደ foreclosure ደርሰው ከሆነ ሁልጊዜ ከ lender ኣችሁ ጋራ ከሚያውቅ ሰው ጋራ ቁጭ ብላችሁ ተነጋግራችሁ መፍትሄ ሊደረግ እንደሚችል ነው። ባለፈው ሶስት ወር የአንድ ግለሰብ ማዳናችን ነግረናቸዋል። ዛሬ የመጨረሻው signature አድርገዋል። አዎ ይሆናል። ይሄ ግለሰብ አርብ ነበረ፣ New Year ነው፣ ቅዳሜ በዓል ነው፣ እሁድ በዓል ነበረ፣ ሰኞ በዓል ነበረ፣ ማክሰኞ ነበር foreclose የሚሆነው። አርብ ከ two o'clock እስከ five o'clock ጨርሰን ቀርቶ እንዳውም ዛሬ እኔ office መጥቶ ፈርመው እንዲልክ አድርገናል። ስለዚህ ይቻላል ለማለት ነው። hundred percent ግን አይደለም፣ guarantee የለውም። መሞከር ግን የሁላችን ግዳጅ እንደሆነ ነው። ትንሽ እስቲ ሙዚቃ ላሰማና ተመልሼ ደግሞ ስለ ዲካብ የትምህርት ሁኔታ ልነግራችሁ ነው።
አልብሰሽኝ ደስታ ከወዴት ተገኘልሽ? አሁን ደግሞ ምታ በፊት ይሁን ብለሽ አልብሰሽኝ ደስታ ከወዴት ተገኘልሽ? አሁን ደግሞ ምታ ይሁን በማለትሽ አጥጋቢ መልስ አምጪ ቃል እኮ ቅርብ ነው። ይሁን ብለሽ እምቢ ያልሽበት ምንድን ነው? አጥጋቢ መልስ አምጪ ቃል እኮ ቅርብ ነው። ይሁን ብለሽ እምቢ ያልሽበት ምንድን
እሺ በአሁኑ ጊዜ ብዙ county ዎች እ፣ የ property tax እያስከፈሉ ናቸው። ባለው ሁኔታ በተለይ እዚህ ጆርጂያ የክሌይተን county ወደ 85 percent value of house እንደወደቀ የሮክዴል county ከ ወደ 875 ገደማ እንደወረደ የዲካብ እና የጉዊኔት county ወደ 60 ከዚያም በላይ እንደወረደ ባለፉት ሶስት ሳምንታት ነግሬያችሁ ነበር። property tax በሚቀንስበት ጊዜ የምናገኘውን service ይቀንሰዋል። property tax የምንከፍለው ለብዙ ነገሮች ናቸው። እ፣ ከምንከፍላቸው በጥቂቶቹ ለትምህርት ቤት፣ ለ county ፖሊስ፣ እ፣ ለ court house ኡ፣ እ፣ ለ administration ኑ፣ ለ sheriff ኦች፣ ለዳኞች፣ ሌሎችም እ፣ የሚውል ገንዘብ ነው የምንከፍለው። በዚህ ላይ ደግሞ እ፣ ለ street lights and some services ም እ፣ ይውላል። የ property value በሚቀንስበት ጊዜ property tax የምንከፍለው ደግሞ ለ county ው ይቀንሳል። በአሁኑ ጊዜ በጣም ከተጎዱት አንዱ ዲካብ county ነው። እ፣ ብዙዎቻችሁ የዲካብ county ነዋሪዎች የሆናችሁ ወደ May ገደማ ወደ አ ወደ May ገደማ ደርሷችሁ አሁን የመጨረሻው decision ሁሉ ደርሷችሁ ጥቂቶቹን አይተናል። መቶ 50 መቶ 30 የነበረው 31 ሺህ 35 ሺህ value እየተሰጠው ነው። በዚሁ ምክንያት እ፣ ባለፈው ሳምንት ሮብ ገደማ እ፣ county ው ስብሰባ አድርጎ እ፣ የትምህርት ቤቶችን ጉዳይ አሳሳቢ ደረጃ እየደረሰ ስለሆነ የትምህርት ሰዓቶች ሊቀንስ ተወስኗል። የዲካብ county information እንዲሆናችሁ በየቀኑ ዲካብ county ለትምህርት የሚያውለው በቀን ሶስት ሚሊዮን ነው። አምስት የስራ ቀኖች አሉ። አምስት ጊዜ ሶስት አስራ አምስት ሚሊዮን በሳምንት ያወጣል። አ፣ ስለዚህ የ county ው እ፣ በትምህርት በኩል ኃላፊ የሆኑት እንዳሳሰቡት ወይም መምህራን መቀነስ አለባቸው ወይም ደግሞ የትምህርት quality ው መቀነስ አለበት ወይም ደግሞ የትምህርት ሰዓቶች መቀነስ አለበት ነው። አ፣ ትንሽ ቆየት ብለው ደግሞ library ሊዘጉ ይሆናል። ትንሽ ቆየት ብለው ደግሞ የፖሊሶች ሊያስወጡ ይችላሉ። ትንሽ ቆይተው ደግሞ fire brigade ኦቹን ሊቀንሱ ይችላሉ። ይሄ የ tax ጉዳይ ሁሉም እንደ ግዳጅ ካልከፈለው service ኣችን ይቀንሳል ማለት ነው። አ፣ የዲካብ county በአመት ወደ 180 ቀኖች ትምህርት ላይ ይውላሉ። because vacation ኖች ብዙ ስላሉ ነው። plus ቅዳሜና እሁድም አለው። አ፣ ከነዚህ ቀኖች ከተማሪ ሰዓቶች አስር ሰዓት ለመቀነስ እያሰቡ ነው። አስር ቀኖች አስር ቀኖች የሚቀንሱት ምንድን ነው? በቀን ሶስት ሚሊዮን ያጠፋሉ ብያችኋለሁ። 30 ሚሊዮን እጥረት ስላለው ነው። አ፣ ይሄ አንደኛ በመምህራኖቹ ላይ pressure ይፈጥራል። because አስር ቀኖች ከቀነሱ የአስር ቀኖች እ፣ የቀነሷቸው ማሟላት ስለሌለባቸው pressure በትምህርት በመምህራኖቹና በተማሪዎች ይፈጠራል ማለት ነው። አ፣ እንደዚህ አስር ቀኖች ከትምህርት ካልቀነስኩ ከመምህራኖች ደሞዝ መቀነስ አለብን እያሉ ናቸው። አ፣ መምህራኖቹ ደግሞ ደሞዛቸው ከተቀነሰ እዚያም ላይኖሩ ይችላሉ፣ ወደ ላይ ይሄዳሉ ማለት ነው። ስለዚህ ምንድን ነው ሙላቸው ያለው የታክስ ጉዳይ ለሁሉም አሳሳቢ ደረጃ ላይ ነው የደረሰው። አ፣ በከፋይም በኩል እ፣ ቅናሽ ይፈልጋል። እ፣ ሁላችንም እንፈልገው ጥቅማችን ደግሞ የዚያን ያህል ወደ ኋላ እንደሚሄድ ነው የምነግራቸው ያለው። ስለዚህ የልጆቻችን ትምህርት፣ የልጆቻችን ደህንነት፣ የልጆቻችን ጤና ሕክምና የ county ውም ሕክምና አለበት። ግሬዲ DeKalb county ው ያለበት property tax እና አንዳንድ ነገሮች ካላገኘ sales tax ካላገኘ ሊቀነስ እንደምንችል ነው። እዚህ አሳሳቢ ደረጃ ላይ ደርሷል። አ፣ ይሄ በአሁኑ ያለው የ DeKalb county በሌሎችም 159 county ዎች ሊያጋጥም እንደሚችል ነው። አ፣ እግዚአብሔር እ፣ ይጠብቀን እንጂ የሚያስፈራ ሁኔታ ነው። አ፣ እንግዲህ እ፣ ስለዚህ ያለኝን እዚህ ጋር ላቁምና የመርዌ አርሚዴ ዘፈን አሰምቼ ተመልሼ እመጣለሁ። የምነግራችሁ ነገር አለኝ። የመጣ ነው።
ሰልፍ ሲዘልቁ ይታያል አይን አይገልም መስሎሃል የወዳጅ ሐዘን ሆነህን ሆነሆን ደሴ ግራር እንጂ አበቅልም ጥድ ፍቅር ለመጨረስ ያልታደልኩትን ሆነሆን አንተ ጌታ ልጅ መሰረተ ጌታ ዘርህ የታወቀ የብኔ ብኔ ሌሊት አላገኝ ቀናይ ጥልህ ተኔ ሆነ ሆን ሚስት ጠይቁልኝ ሚስቲቱን በሰው ባሏ ልቤን ወስዶ የታደረሰው ሆነ ሆን ሆነንን ንዴነንን ዛፍ ያጣ ጉሬዛ አደን ያበረረው የማትሆነኝ እንደው ልቤን ተው ልበለው ሆነ ሆን ንዴነንን ንዴነንን ወተት በጨለማ ታበላሻላችሁ ቀን እንዲገፋል እኔ ላሳያችሁ ሆነ ሆነ ጎጃምና ጎንደር ማዶ ለማዶ ነው ፍቅር አለ ቦታው አባ ጨጓሬ ነው ሆነ ሆየኔ ወዬ ዋ ብዬ ልለይሽ ዘመድ እንዳረዱት ሰቀቀን ነውና የሩቅ ሰው ቢወዱት የአገሬን ልጅ ትቼ ወረባቦን ትቼ ኧረ ወሎን ትቼ ኧረ እጁን ትቼ የሰው አገር ሳድን ቀረው እንደ ከሳሁ ጎኔ ሳይደነድን ሆነ ሆነ እንዴነ እንዴነ እንደምን አለህ ተበድዬ ኑሬ አንጀቴ ተቃጥሎ አንጀቴ ተቆርጦ ስቀጥል ከርሜ ዳግሚያ ሰወደ እሺ ይሄ ደግሞ የሚያስቅ ነው። አንዳንዴ ኮምፒውተሮች ህዝብ ሰው ከሌላቸው ጥሩ ነገር አይሰሩም። በድሮ ጊዜ ብዙ focus የሚደረገው ኮምፒውተር ላይ ነበር። የአሁኑ ቴክኖሎጂ management field ነው ነገሩ። focus የሚያደርገው ህዝብ ላይ ነው። ህዝብ ሰው ካልተካፈለበት ኮምፒውተር perfect ሊሆን አይችልም። ስለዚህ ኮምፒውተር ብቻ ማክበር ሳይሆን ሰው ማክበ- መከበር እንዳለበት ነው። አ፣ በዚህ ምክንያት አንዲት የ25 ዓመት ወጣት ፖርትላንድ እ፣ ኦሬገን ውስጥ በ electronically file አድርጋ አ፣ ያላገኘችውን 3 ሚሊዮን income እንዲሁም ደግሞ tax የሶስት ሚሊዮን እንደከፈለች እና ወጪዎች ብዙ አድርጋ ወደ አንድ- እ፣ ሁለት ነጥብ አንድ ሚሊዮን refund አግኝታለች። በጣም የሚገርመው refund ኡ የገባው ባንክ ቤቷ ነው። because ቼክ ቢጻፍ ይገኛል ብላ ነው። ስለዚህ እ፣ የ State of Oregon ሁለት ነጥብ አንድ ሚሊዮን በስህተት refund ባንኳ ውስጥ አስገባ። እ፣ እች ሴትዮ እ፣ ይህን ገንዘብ እንዳገኘች debit card ዷ በመጠቀም በጥቂት ቀናት ብቻ ወደ መቶ አምሳ ሺህ ወጪ ያርጋለች። አ፣ እንደሚባለው ኮምፒውተሩ አግኝቷታል። አግኝቷት ግን ሰው ስላላረመው ሄደ እንጂ ትንሽ ምልክት አሳይቷቸዋል፣ unusual የሆነ እንቅስቃሴ እንደሆነ። አ፣ እቺ ወጣት smart ትመስላለች እንጂ dummy ናት። አ፣ ምንድን ነው ያለችው? መቶ አምሳ ሺህ ከወጣች በኋላ አ፣ ፈርታ መሆን አለባት። አ፣ ፖሊስ ደወለችና እንደዚህ የመሰለ ብዙ ገንዘብ ያለው debit card ዴ ተሰርቆብኛል ብላ አ፣ ፖሊስ nine one one ደውላ አ፣ ጠየቀች። ፖሊስ በምደውልበት ጊዜ እንዴት እንደሆነ ማጣራት አለባቸው። ለነገሩ የ150 ሺህ ብር ወጪ እቺ ህፃን ልጅ እንዴት አድርጋም እንደምታደረግ አጠራጣሪ ነው። ሌላው ደግሞ ያለው balance 2.1 ሚሊዮን 150 ሺህ ሲቀነስበት ብዙ ገንዘብ እንዳለ ነው። ለምን እንደጠፋም ማጣራት ስላለባቸው አ፣ ገንዘቡ ከየት እንደተገኘ እ፣ ፖሊሶቹ ያወቁት ማለት ነው። አሁን jail ገብታለች። የ State of Oregon 2.1 ሚሊዮን የጻፈው ቼክ 1.9 ሚሊዮን ተመልሶለታል። 150 ሺህ ተቀንሰው ማለት ነው። አ፣ ስለዚህ ሁልጊዜ ኮምፒውተር በጣም ብዙ ግልጋሎት ይሰጣል። ኮምፒውተር ብዙ ጥቅም አለው። ጥቅሙ ግን ቁጥጥር ከሌለው ሌላም ስህተት ላይ ሊገባ እንደሚችል እየነገርኳችሁ ነው። እስቲ የመሪን አንድ ጊዜ ትንሽ ላጫውትና ፕሮግራማችንም እየተገባደደ ነው። እ፣ አድማሶች እየከበቡኝ ናቸው። እ፣ ተመልሼ እመጣለሁ። እንግዲህ በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካ ከለለ ሳህሉ ነኝ። ደህና ሁኑልኝ።
In the past, when a musician or band